ወደ አዲስ ህይወት ከአዲስ ህይወት ወደ ዘውዲቱ refer አዎ አዎ ደወልኩላት እኮ አንድ ላይ አይደላችሁም እንዴ?
አንድ ላይ ነን። አነሳች?
አዎ አዎ ሀያ አምስት ቤት ዘጠና ሁለት መጨረሻው
አዎ no ቤተሰባችሁን ነው የምልህ። ከእናንተ main ከአዲስ ህይወት ላይ ደወለችልኝ ሰው አዎ ነርስ ነች። አዎ ልጅቷ ናት። በቃ አምቡላንሱን arrange አድርጌ ልኬላችኋለሁ። ይደውሉላችኋል። የእሷን ስልክ ስለሆነ የሰጡት በእሷ ይደውላሉ።
በቃ እዛውን ጠብቃኛ።
መልካም ጠብቁት።
ስንት ደቂቃ?
እርግጠኛ አይደለሁም። እንግዲህ ይዘው እዚህ መገናኛ ነው እኛም ያለ ነው መገናኛ ሾላ ጋር ለማይርቀን። አዎ አዎ እሺ እሺ